ሄሎ
ሄሎ ሄሎ፣ አቤት።
ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከወዳ vehicle manufacturing ነበር መደውልህ። ሳፊ ባጃጅ እሺ፣ እሺ፣
እ፣ ስልክን አግኝተን ነው እና
okay።
ከቲክቶክ ላይ አ የትኛዋ ናት ታክሲዋ? ባጃጃ?
ባጃጇ ሶስት ሰው የሚጭነውን ስድስት ሰው የሚጭኑት ነው ያሉት።
okay። ስንት ነው? ባለ ስድስት ነው።
እ፣ ዋጋው እ፣
የ- የት አካባቢ ነህ አንተ?
አዳማ አካባቢ።
አዳማ አካባቢ ነህ? እሺ፣ እኛ አሁን አዳማ እ፣ branch ስላለን እዛ
የት ጋር ነው?
እ፣ የአዳማ branch እ፣ እ፣ ስልክ ቁጥራቸውን ልክላለሁ። እ፣ ፒኮክ ነው ፖስት ፖስታ ቤቱ ጋር ፒኮክ አካባቢ እሺ፣ እዛ ጋር ቢሮ አላቸውና የእነሱን ቁጥር text አደርግልህና እሺ፣ ተዋርቷል። ችግር የለውም።
እሺ። አለ።
እሺ ስምን ማን ልበል ይቅርታ፣ አንዴ brother።
ሰለሞን፣ ሰለሞን እሺ ሰላም ነው። text አደርግልሃለሁ።